ሄሎ ጤና ይስጥልኝ ችብችብ ሰላም ነሽ ናት ሰላም እሑድ ዕለት create አድርጌ ነበረ ቲማን እና እሺ
እና እስከ ዛሬ አልመጣም። ምን ገጠማችሁ?
እ- እሑድ ዕለት ያው የራሱ እሑድ ዕለት።
ጥረት ስለነበረ ነው። ከዛ በኋላ አላሳወቁንም፣ ከ- አልተደወለልዎትም።
ትናንትና ደውሎልኝ ነበረ ሌሎቹን እሺ።
እቃ አምጥቶ ይህንን እንዳላ- እንዳለመጣና ዛሬ እንደሚያመጣ ነግሮኝ ነበረ።
እ- ዛሬ ሬስቶራንት እንኳን quality አልመጣም።
እና የቺፕስ አይደል order ያደረጉት?
አዎ የት ነበር location ኡ?
እ፣ ቡልቡላ ቡልቡላ። እሺ check ላርግና መልሼ ደውዬ driver ስልክ ነግሮታለሁ።
ጥሩ እሺ።
እሺ እሺ፣ መልካም ቀን